ሰላም ተነስልኝ።
ጤና ይስጥልኝ።
ሁሉ ሰላም ነው? ከአስሊም ተስፋው ነው። ምስሉ እንዴት አደሩ?
ሰላም ነው እግዚአብሔር ይመስገን። ተክለ ሃይማኖት
እ አይደለም አ፣
ስልኩን በቀደም እንትን ብሎን ነበር። አ፣ አዎ፣ እና- እንትን ልበሎት።
አዎ፣ ወደ ቢሮ ብቅ እላለሁ ብሎት ነበረ ልደታ።
okay እሺ፣ አ፣ እሺ።
ሙሉ መረጃውን ለመውሰድ ብቅ እላለሁ ብሎት ነበረ። አለበለዚያ ስልኮት ካለ መስጠት ይችላሉ። ይቀጣ አዎ ይሄ- ይሄን ነው የሚጠቀመው። አጋጣሚ ወጣ ብሎ አይደለም?
አ እነግረዋለሁ፣ ይደውላል።
እሺ፣ እሺ፣ መልካም ቀን።
እሺ